Hello ጤና ይስጥልን ቤተሰቤ እንዴት ነሽ? ሰላም አደርሽ?
እግዚአብሔር ይመስገን።
እንትን አልከፍታልኝ password እንድልክልኝ ነው ወይ ID?
እሺ ስልክህን አንተ ለአንተ ነው የሚላክ ስልኩ አንተ አንተ ጋር ነው ያለው አይደለ?
አዎ አዎ።
ስለዚህ ስልክህን ዘጠኝ ብለህ አስገባና
አዎ Login አስገባ ብለህ መጭ ዘጠኝ ዘጠኝ አስራ ሶስት ምናምን ብዬ አስገባው ግን እምቢ አለኝ አልከፍትም ከዛ አለኝ።
Forget password ነው የምትለው Password አስገብ- አታስገባበትም እና ዝም ብለህ አ- Forget password ስትለው እሺ።
SMS ይደርስሃል።
እሺ ከዛ እሺ ያቺ የምትደርስን text copy አድርጋትና paste አድርጋት። እሺ በቃ እሺ እሺ እሺ፣ መልካም ቀን እሺ ወንድም።
እሺ እሺ ምናምን